የኦፕሬሽን ሰቤን
ቤተሰቤ ተቃራኒ ወር ብዬ ነው።
ከምን ተቃራኒ ወር ሄሎ
ኦርደር ነበሩን ንገረኝ።
ሀያ ሰባት ሰባ አራት
ሀያ ሰባት ሰባ አራት
እና ሀያ ስምንት ዜሮ አራት
ሀያ ስምንት ዜሮ አራት ነው ያልከኝ።
አ
ሀያ ስምንት ዜሮ አራት እና ሀያ ሰባት ሰባ አራት
አ
ማን ነው ስምህ?
መሀመድ
እንዴሽ ጠብቀኝ መሀመድ። መሀመድ አሚን የፒያሳውን ነው እየሰራ ያለው
የአጎናውን ነው የሚሰራው።
እ?
የአጎናውን ልስራ
ልስራ
አ የአጎና ይሄ በርገር ቤዙም ማለት ነው። የቼዙን አይ አልችልም።
ይሄን ያኛው ደቂቃው ሄዷል እኮ ቼዝ ሜክሲኮ ነው አይደለ?
ሜክሲኮ ነው አይደለም ካሳንቺስ ነው ካሳንቺስ ነው
ሌላ ቦታ ነው መሰለኝ ወደ ስድስት ኪሎ መሰለኝ ሄደ።
ስድስት ኪሎ አይደለም ካሳንቺስ ነው መሰለኝ። ቆይ እሺ ልጠይቅልህ።
ቼዙን አውጭልኝ በእናትህ
እ፣ እሱ ደቂቃው ሄዷል። መሀመድ አሚን መውጣት አይችልም። የቼዙን ስራውና ያንኛው ይወጣል። የበርገር ቤዝ ወደ አጎና እ
አውጭ በቃ።
ላውጣልህ የበርገር ቤዙ